መሸሸጊያ ውቅር በመከራ ጊዜ ሁሉን ባንታለ ክበር ኢየሱስ መሸሸጊያ ውቅር በመከራ ጊዜ ሁሉን ባንታለ ክበር ኢየሱስ ባንተ ነው ያማረብኝ ባንተ ነው ባንተ ነው ሰው የሆንኩት ባንተ ነው ባንተ ነው እዚህ የደረስኩት ባንተ ነው ባንተ ነው እረፍት ያገኘሁት ባንተ ነው እምረሰው አገዳ ጊዜ አይለውጥም ፊትን አይተ ኢየሱስ አንተ አታዳላ ምስኪኑን ከትቢያ ከአፈር ብታነሳ ታናሹን ከፍተ ታምር የምትሰራ ምስኪኑን ከትቢያ ከአፈር ብታነሳ ታናሹን ከፍተ ታምር የምትሰራ አግዛለሁ ሲባል ሰማሁ